ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
እንዴት ነሽ? ሰላም ነሽ? ሄሎ hello፣ ይሰማኛል። እግዚአብሔር ይመስገን። ምን ልርዳዎት?
ቴሌግራም ጋና ነው ያላችሁ?
ምን
የኔ ጋና ነው ያለችኝ። የኔ ብር
ምን አሉኝ? የተሰማኝ የኔ ብር አይደለም።
win ነበር።
Hello፣
አ እሺ፣ ምን አሉኝ?
አይሰማም አሁን ይሰማኛል። ምን አሉኝ?
ይህ የኳስ win ነበር የ- የውል አካል
ውል
ትላንት ከሁለት ቀን በፊት ነው። አሁን ጋር ነው የኔ አካል አይገባም አይደርስም።
ይቅርታ፣ የሚያወሩት ነገር እየገባኝ አይደለም። ምንድን ነው ያሉኝ?
win አይደለም win አታውቂም?
Okay፣ አሸንፈው ነው።
አዎ Okay፣ coupon code ዎትን ይንገሩኝ።
እሺ ስልሳ ዘጠኝ
እሺ፣ አንዴ ቆይ።
እሺ
እሺ፣ ስልሳ ዘጠኝ አዎ ዘጠና አምስት ዘጠና አምስት አዎ ዘጠና ዘጠና
እ nine nine
እሺ፣ በእንግሊዝኛ ይንገሩኝ፣ ችግር የለውም።
እሺ እሺ sixty nine answer me in English Okay thank you very much sixty nine Okay።
ninety five እሺ፣
ninety nine Okay፣
ninety five Okay።
six seven
sixty seven አዎ six seven Okay። six nine nine five nine nine nine five six seven አዎ ሌላ አለ ብዙ እኮ ነው።
እሺ፣ ደግሞ
Okay፣ four hundred
Okay፣
nine eight Okay፣ two six Okay፣
two seven Okay፣
five
Okay። I will repeat it
አዎ ሌላ አለ እሺ፣
forty five forty five አዎ
Okay፣ thirty two thirty two አዎ
Okay፣ sixty six
sixty six አዎ ስልሳ ስድስት አዎ Okay፣ okay።
አርባ
አርባ አዎ ሰማንያ ስምንት ሰማንያ ስምንት ሌላ አለ?
አዎ ሌላ አለ እሺ፣
sixty seven
sixty seven አዎ Okay፣ ስልሳ ሶስት ስልሳ ሶስት አዎ ዜሮ ስምንት ዜሮ ስምንት ዜሮ አምስት ዜሮ አምስት አርባ ሰባት አርባ ሰባት ሌላ አለ እሺ፣
ስልሳ ስድስት ስልሳ ስድስት አዎ ሰላሳ ሰላሳ
አርባ
አርባ
ሰላሳ ዘጠኝ ሰላሳ ዘጠኝ
ሰማንያ ስምንት ሰማንያ ስምንት ሰማንያ ስምንት አይደለም ሰባ ስምንት ሰባ ስምንት አይደለም ሰባ ስምንት አዎ እሺ፣ ጨረስን?
ሁለት አለ ሁለት ይቅርታ እሺ፣ እሺ፣ ችግር የለውም።
sixty eight
sixty eight አዎ ለምን ስልሳ ስምንት እሺ፣ አርባ ሶስት አርባ ሶስት አዎ እም፣ ዜሮ ስድስት ዜሮ ስድስት
አርባ ሁለት አርባ ሁለት
አ- አምሳ አራት ሀምሳ አራት አዎ
እሺ፣ መቻቻር አስራ ሁለት አስራ ሁለት ሰባ ሁለት ሰባ ሁለት
ሀምሳ ሰባት ሀምሳ ሰባት nine nine
nine nine two four
two four አዎ thank you አለቀ።
አለፈ በኦንላይን ነው አዎ በኦንላይን አሸንፈው ነው ይሄንን።
አዎ ይቆያል ሁለት ቀን
Okay እሺ፣ አዎ።
አሳልፍልዎታለሁኝ። ይጠብቁን። እሺ፣ በትዕግስት እሺ ታንክ ዩ ታንክ ዩ መልካም ቀን።
እሺ